ሰላም ሰላም፣ እንዴት ነሽ?
አለን አኳባ ነው አይደለ?
አቋባ እሺ ከቢዩ ነበር ምደውልልሽ እሽማ
በሰማንያ አራት ስልሳ አንድ አርባ ቅርብ ሰዓት ላይ ዳብሲት በርገር ሁለት ታዞ ነበር አይደለ?
ምናሱ ሁለት አዎ ሁለት ደብል ቺዝ በርገር ታዞ ነበር አይደለ?
እሺ እየደረሰ ነው። ድራይቨራችን ደርሶ መብራት ጠፋውን በጀነሬተር እየሰራው ነው።
አ ዳስት እኮ በሪተር ነው እየተሰራ ያለው ለዛ ነው ነበር okay አይቆይም አይደለ አሁን
ሰላ አይቆይማ double አይ ነው የተሰራ የታዘ አ እም።
አይቆይምማ ስንት ደቂቃ ከዚህ በኋላ እናቴ?
አ- አንድ አስ- አስር ደቂቃ እሺ በቃ በአስር ደቂቃ ቶሎ አዎ እሺ እሺ እሺ እሺ